ኦንላይን ናቸው። ምንድን ነው የምትሰሩት?
hello
አይታኝም?
hello hello
እንትን ነበረ deposit ሳረግ እሺ
ብሩ ወደ ቤት ቤታ አልገባልኝም።
deposit text ኡን ላክልን ቴሌግራም ላይ
ምን ምን deposit text አለ አይደለ? ከምን ነበር የላከው? ከቴሌ ብር ነው ከ CBE ብር ነው?
ከቴሌ ብር ቴሌ ብር የላከልን text ቴሌግራም ላይ ላክልን።
እኮ ግን በሌላ ስልክ ነው እየምልክላችሁ ማለት ነው።
ችግር የለም ላክልን። እዛ ላይ ያለውን transaction ID ስለሚፈልጉት ነው ለማሳወቅ፣ እሱ ስለሚያስፈልገን ነው።
እሺ እሺ ልኬዋለሁ በቃ እሺ እሺ እሺ መልካም ቀን